ሄደው ጤና ይስጥልኝ።
hello ጤና ይስጥልኝ። እጹብ ድንቅ ልጆችን ለማስመዝገብ ነበር።
እሺ ስንት አመት ነው?
እ ምን አሉኝ?
የስንት አመት ልጅ ነው?
እ ትንሽ ልጅ ነች። ከሁለት እስከ ሶስት አመት ይሆናታል። ቲክቶክ ላይ ነው ያየኋት።
እህ እ ማለት በደንብ ማውራት ትችላለች። የተለየ talent አላት።
አዎ እኛ አዎ፣ ጋር እሺ እ አድራሻዋና የቤተሰቦቿ ስልክ ቁጥር አሉት?
አይ ቲክቶክ ላይ ትንሿ ኑኑ ነው የምትባለው።
እ
ከቲክቶክ ላይ ትንሿ ኑኑ የምትባል ነች። ስናያት የነበረችው በጣም ድንቅ ልጅ ነች።
I think ስለ አባቷ የምታወራው ነች። ከዚህ በፊት አዎ ስለ ተጠቅመናል አባቷ ይመስለኛል።
እም፣ እም፣ ተጠቁማለች።
እ አዎ ይመስለኛል። ግን ስምና ስልክ ቁጥር የቤተሰቦቿን ስልክ ቁጥርና ስሟን አጣርተው ይደውሉልን መልሰው።
እሺ እሺ፣ እመቤት አመሰግናለሁ።
እሺ እሺ።
አመሰግናለሁ።
አሜን።